hello ጤና ይስጥልኝ Best Bet hello hello ጤና ይስጥልኝ Best Bet
ለማስያዝ ፈልጌ ነበር እና
እሺ
እንዴት ነው የሚያዘው?
ለመመደብ ፈልገህ ነው አ register አድርገሃል Best Bet ላይ እ Best Bet ላይ register አድርገሃል account አለክ
account ለመክፈት ነበር። አ okay ለመ- እሺ register የሚለውን ነክተኸዋል አ? hello hello፣ register የሚለውን ነክተኸዋል አይደል
ከአንዴ የገባው ነው።
እሺ ፈጣሪ